ስዋር እንደሚገርምኝ የእኔማ እየደወልኩ ነው።
ሄሎ
ሄሎ ሰላም ጤና ይስጥልን።
ሰላም።
ከቺፕቺፕ ነበር የምደውሉት።
እሺ
ያልመጣሉት product ነበር እንዴ?
እ እርግጠኛ አይደለሁም እቤት ስላልነበርኩ check ላድርግ።
አዎ check አድርገው ይደውሉልኝ። ካልመጣ ለነገ እንዲመጣሉ ላስት ላድርግ።
እሺ እሺ check አድርግና ደውለን እሺ